ሄሎ ጤና ይስጥልን ብሽክቤት
ክስጠልለ እንደ አለለ ሰላም ነው?
ሰላም የሆነ በስቤት ይጫወታል።
እሺ ምን ሆነ?
ገንዘብ መውጣት እንፈልገ ነበረ ዊዝድሮ ለማድረግ
ዞንግ ዞንግ እሺ ምንድን ነው ያለ ታዲያ? ዊዝድሮ ማድረግ ትችላለህ እኮ
እምቢ አለ። ሶስት መቶ ብር ነው አንዴ ወንድሜ
ዊዝድሮ የሚቻለው ከሶስት መቶ ብር ጀምሮ ነው።
ይኸው አሁን በፊት አሁን እስከ አስር ቀን ቀን ውስጥ ነው አንድ አስር አሉ ሁለት ቀን ሁለት ቀን ከፊት ነው። ከዚህ የአስቶር በረታ ላይ ወደ ቤት ቤት ውስጥ እሺ ወደ ቴሌብር እንትን ለያዞ ነበረ።
እሺ
አሁንም ደግሞ ሶስት መቶ ነበረች። የኔ account ደግሞ አልገባም። Best Bet ደግሞ ወጣ okay እሺ።
ሶስት መቶ የ
እሺ እሺ ቆይ አንድ ጊዜ እሺ እሺ
እሺ ስልክህን ንገረኝ እስኪ ስልክ ቁጥር
የ account ዜሮ ዜሮ ዘጠኝ የቴሌ ብር የ Best Bet የ Best Bet account
የ Best Bet account ዜሮ ዘጠኝ አስራ አምስት እሺ
ዜሮ ስምንት እሺ ሰላሳ አራት እሺ ዜሮ ስምንት
መች ነው እንደዚህ ሆነብህ?
የእንግሊዝኛ ቀን አንድ ቀን የነበረ ቀን እሑድ ነው። አንድ ቀን የነበረ አንድ በአንድ ጋ አ፣ ብርም ሶስት መቶ ነው።